ሄሎ ሰላም እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ዋሉ?
አለን ይመስገን። የወጌሻ ተማሪ ነበርኩና የፍጹም ስልጠና ነገ ነው እንትን የሚለው ስንት ሰዓት እንደሆነ ታውቂያለሽ?
ምን group ኣችሁ ላይ ተለጥፏል?
አዎ ይመስለኛል።
ስንተኛ ወይ ዙር ደግሞ ተማሪ ስልኩም- ኖት?
ስልኩም አራተኛ ዙር
በአካል
አዎ አዎ ነው የፍጹም አዲስ ስልጠና አለ ብሎ ነበር እና እሱ ላይ ተመዝግቤ ነበር እና ስልካቸውን አለ ወይ ስልኩን የምታውቂው ከሆነ ብትነግሪኝ ደስ ይለኛል። ስልኬ ባትሪ ዘግቶ ነው።
ምን ላይ ነው የተነገራችሁት? እዛው class ላይ የተነገራችሁ ወይስ አዎ በቴሌግራም?
ግን ይመስለኛል group ኡን ላይ ሳይለቀውም አይቀርም። አሁን ይሄኛው ጠቃጠቀው ስልክ ነው እና ቻርጅ ስለዘጋብኝ ነው ያኛው። እ, ማየት ትችያለሽ ወይ text ልታደርጊልኝ ትችያለሽ ቁጥሩን?
ጠይቄ መልሼ ልደውልልሽ።
እሺ እሺ ደስ ይለኛል። እሺ እናት ከ class ኡ ስንት ሰዓት እንደሆነ ነው አይደለ?
አዎ class ኡ ስንት ሰዓት ለነገ እንደሆነ ነው የተባላችሁት?
ስልካቸው አዎ ስልካቸውም እንትን ካለሽ ቦታውና የት እንደሆነ ሰዓት ሰዓቱንና የት እንደሆነ በቃ ይቅርታ።
እሺ እሺ እሺ እናት ልደውልልሽ መልሼ